አያስጠላም። በፊት በፊት በእጄ ነው የምንረዳው።
ያልተለቀቀ ትኬት ነበረ ታይልናለሽ?
ይቻላል።
እሺ cashier code ኡን ልንገርሽ።
እሺ ንገሪ።
አስራ ሁለት እሺ ዜሮ ዘጠኝ እህ ሀያ ሁለት ሰላሳ ሁለት ሌላም አለ።
የበርንማውዝ ጨዋታ postpone ስለሆነ ሀያ አራት ሰዓት መጠበቅ አለባችሁ። እሺ ሀያ አራት ሰዓት በኋላ ይለቀቃል።
እሺ እሺ፣ እሺ ሌላውን አመሰግናለሁ። ሌላው ልንገርሽ።
አዎ እሺ አስራ ሁለት ዜሮ ዘጠኝ አስራ ሁለት ዜሮ ዘጠኝ ሀያ አንድ እሺ ሀያ ዘጠኝ
እሺ እሱም እንደዛው የበርንማውዝ ጨዋታ አለ ከሀያ አራት ሰዓት በኋላ።
እሺ በቃ አመሰግናለሁ። ተመሳሳይ ነው ሌሎች አዎ እሺ አመሰግናለሁ።
እሺ